ሄሎ ሄሎ
በአንድ አስራ ዘጠኝ አርባ አንድ አስራ ዘጠኝ አርባ አንድ
አርባ አንድ
ዲሊቨሪ ፒን ዲሊቨሪ ፒን መሽቷል። ደግሞ ሰውዬው ያለው ደግሞ እዛ ወደ እንትን ነው ኢትዮ ኢትዮጵ እዚህ ኦፊስ ማለት ወደ ጠመንጃሽ ወዴት ወደ ጠመንጃሽ
አስራ ዘጠኝ አርባ አንድ ነን ማነው ስም በአምላክ
አይላለኝ እሺ በአምላክ እሺ፣ ወደዚህ ወደ ሪጋ ነው። እሺ ሪጋ ወደ ይሩጣ ከተመጃ ይሩጣ ወደ እቺ ያለ ሰውዬው ቼክ አደርገዋለሁ እሺ
አረ ንገረው